ስልክ አነሱ ነው።
hello hello ያቡ ወይ ስልኬ ሊዘጋ ነው። ምን ነው ሶስት ስማ ስማ percent ነው ያለው። እሺ ቶሎ ቶሎ በይ እንዳለ PDF ላይ ያሉት ስልክ አነሱ ደግሞ ማለት ነው።
እ፣ በስልኩ ስንገባ member ናቸው ምናምን
እንዴት በቃ member ናቸው የእነሱን አያወራም እና ዝም ብለን ስልኩን check check እያደረግን ነው ያስቀናቸው። እነሱም ደግሞ ስልክ አያነሱ እሺ
ግን እ፣ ሰርተነዋል። በቃ check ታደርገዋለህ፣ ድጋሚ እንደውልላቸዋለን።
ደውሉላቸው። ምንድን member ናቸው አዎ ብቻ በቃ በ group በዛ leader ቀያይሩታ።
እኮ እንደዛ አድርገን ሰርተነዋል። ግን በግሩፕ ሊደር ብዙዎቹ በ group አያውቁም leader አዳዲስ እየቀየራችሁ customer ናቸው እንዴ እነዚህ በብዛት በ group leader እየቀየራችሁ ደውሉት።
አዎ እኮ እንደዛ ነው የደወልነው።
ሰፈር ውስጥ ደግሞ መብራትም የለም። እ፣ ኪሎ አጠቃላይ ላኩልኝ አዲስ አበባ ነው እኮ
እንዴ ኧረ ተይ ማርያም እውነት።
እኛ ሰፈር ድ- ድ- ድ- እንትን ብሏል። ስልክ የሚዘጋ ነው። ኪሎ ላኩልኝ። ለእኔም እሺ አይ ለሰለሞንም ላኩለት።
እንልክልሃለን። እሺ ቢያንስ ሰለሞን ጋር እንልክልሃለን።
መብራት ካለ
አይ የትም እሺ የለም መብራት።
እሺ እሺ እንትን ኪሎውን ስሩና ላኩልኝ። በ group leader ቀያየሩት። እሺ ሁሉንም እሺ እሺ እሺ ቻው።